ሲወዱሽ አታውቂም በንዴት ሲያፈቅሩሽ ሲቀርቡሽ አትወጂም በንዴት ሲጠጉሽ ለመውደድ መልስ ይሆናል ወይ ጥላቻ ሆይ ብቻ ሆይ ብቻ ሆይ ብቻ በጥርስሽ ታታልና አስቀሽ በዓይኖችሽ ታሻግሪና አለመሽ ስትገይም ማይታወቅሽ ስትረቺ አንቺ አንቺ አንቺ መማጠኔ ይኮኖ ያኮራሽ ለእኔስ ሆኖብኝ ፍቅርሽ ጎርፍ ደራሽ እያሳሳቀ ድንገት ወሰደኝ ድንገት አላስማት ውስጥ ዘፈቀኝ ፍቅረሽ ኃይለኛ ማት ውስጥ ዘፈቀኝ ቀድሞ መረሳት ሽንፈት ወየው ጉድ ራሽን ወርቅን አልማዝ አረግሽ ውድ ዛሬ ብማጸንሽም ብትቄ ሲያልፍ ይቆጭሻል አይዞሽ ጠብቄ ሲያልፍ ይቆጭሻል አይዞሽ ጠብቄ ተይ ተይ ፍቅሬ ተማከሪ ተይ ተይ ተይ ያስተሳስባል ተይ ተይ ተይ ተይ ችላ ማለትን ተይ ተይ ተይ ተይ ችላ ማለትን ተይ ተይ ችግሬ ምንድን ነው ወቂ ተጠቂ ቅረቢኝ አስራቂ ሀሳቤን ጠይቄ ረጋ ብለሽ በይኝ ምን ነበር በመከተል ሆኗል ቁም ነገር አንቺ ከምችግር ሲወዱሽ አታውቂም እንዴ ሲጠጉሽ ሲቀርቡሽ አቶችም እንዴ ሲጠጉሽ ለመውደድ መልስ ይሆናል ወይ ጥላቻ? ቆይ ብቻ ቆይ ብቻ ቆይ ብቻ በጥርስሽ ታታሌና አስቀሽ በዓይኖችሽ ታሻግሪና አለመሽ ስትገይም ማይታወቅሽ ስትረቺ አንቺ አንቺ ይገርማል አንቺ ፍቅርን የሚያውቀው ቅን ነው ያውቀዋል እሽታ ከብዶው መቼ ሳነዋል አወይ ደካሜ ልፋት በከንቶ አላብራው የቀር ያንቺ ወሰንቶ አላብራው የቀር ያንቺ ወሰንቶ ለካስ መወደድ ሰዎች ያኮራል ከጎራ ከመተሰብ ይጥላል ተውኩት ከእንግዲህ ዳግም ላልኳትን ደና ሆኝ እኔም ከቶ አልባዘን ደና ሆኝ እኔም ከቶ አልባዘን ተይ ተይ ፍቅሬ ተማከሪ ተይ ተይ ተይ ችላ ማለትን ተይ ተይ ተይ ተይ ያስተዛዝባል ተይ ተይ ተይ ተይ ያስተዛዝባል ተይ ተይ ችግር ምንድን ነው ወቂ ተጠቂ ቅረቢኝ አስራቂ ሀሳቤን ጠይቄ ረጋ ብለሽ በይኝ ምን ነበር በመቸገር ሆኗል ቁም ነገር አንቺ ከመቸገር ሲወዱሽ አታውቂም እንዴት ሲያፈቅሩሽ ሲቀርቡሽ አቶ ሴቶችን መንዴ ጠጉሮች ለመውደድ መልስ ይሆናል ወይ ጥላቻ? ቆይ ብቻ ቆይ ብቻ ግርማ ቆይ ብቻ በጥርስሽ ታታለና አስቃሽ በዓይኖችሽ ታሻክሪና አለማሽ ስትገይ ማይታወቅሽ ስትረቺ አንቺ አንቺ ገርማ አንቺ መማፀኔ ሆኖ ያኮራሽ ለእኔስ ሆኖብኝ ፍቅርሽ ጎርደራሽ እያሳሳቀ ድንገት ወሰደኝ ፍቅርሽ ኃይለኛ ማጦስ ዘፈቀኝ ፍቅርሽ ኃይለኛ ማጦስ ዘፈቀኝ ቀድሞ መረታት ሽንፈት ወየው ጎድ ራሽን ወርቅ እኮ አልማዝ አረግሾት ዛሬ በማጸነሽ በስቄ ሲያልፍ ቆጥሻል አይዞሽ ጠብቄ ሲያልፍ ቆጥሻል አይዞሽ ጠብቄ ተይ ተይ ፍቅሬ ተማከር ተይ ተይ ተይ ያስተዛዝባል ተይ ተይ ተይ ተይ ችላ ማለት ተይ ተይ ተይ ተይ ችላ ማለት ተይ ተይ ችግር ምንድነው ወቂ ተጠቂቅራቢኝ አስራቂ ሳሚን ጠይቄ ተጋብለሽ ወይም ምናባር ለመችግር ሆኗል ቁም ነገር ያንቺ ችግር ችግር ችግሬ መንገና ወቂ ተጠቂ ቅረቤኝ አስራቄ ሀሳቤ ጠየቄ ረጋ ብለሽ በይ ምናባር በመከከር ሆኗል ቁም ነገር ያንቺ ችግር ችግር ችግሬ መንገና ወቂ ተጠቂ ቅረቤኝ አስራቄ ሀሳቤ ጠየቄ ረጋ ብለሽ በይ ምናባር በመከከር ሆኗል ቁም ነገር ባንቺ ችግር ችግሬ መንገና ወቂ